ጤና ይስጥልኝ። Best Bet እንዴት ነው የሚቆየው?
ሰላም ነው
ሰላም ነው።
አለን እንትን አልወጣ ብሎኝ ነበረ withdraw ስለው ማለት ነው ብር
እ እሺ የ- የቤት
እ እ
አሁን ነው deposit ያደረግከው?
አዎ አዎ ሳወጣው amount ምናምን ይላል። ሳወጣ እምቢ ይለኛል።
እሺ የ Best Bet ቁጥር አሁን የደወልክበት ነው? check ላደርግልህ።
አዎ አሁን የደወልኩት እሺ አንዴ
እ አናገርሽማ
አይ አላናገርኩም። አንዴ እ ማውጣት የምትችል ወዴት ነው ማውጣት የፈለግከው?
ወደ ቴሌብር ከሶስት መቶ ብር በላይ ነው። አንተ account ውስጥ ያለውም ሁለት መቶ ዘጠና አምስት ብር ነው። ከሶስት መቶ ብር በላይ ነው ዊዝዶ ማድረግ እሺ የምትችለው።
እሺ ለዛ እሱን ነው።
ለማወቅ ነው እሺ እሺ